Hello ጤና ይስጥልን። Donkey Tube ነው።
እሺ YouTube ለመማር ነበረ።
ይቻላል። አራተኛ ዙር የጌሻ የ YouTube ስልጠና እየመዘገብን ነው። ስሞትን ማን ልበል
እንዳለ ሰለሞን ግን መጀመሪያ ምን ያህል ወጪ ይፈጃል ነው?
እሺ እንዳለ ሰለሞን
እሺ፣ ስልክዎትን ይነግሩኛል?
ዜሮ ዘጠኝ አስር
እሺ
ሰማንያ ሁለት
እሺ
ሀምሳ ስምንት ስልሳ ስምንት
እሺ። ከየት አካባቢ ነበር የደወሉልን?
አሁን የደወልኩት ቆየ ነው፣ ግን አ- መኖሪያ ወደ ፊጋ አካባቢ ነው።
ፊጋ።
አ
እሺ ማስታወቂያውን ከየት አዩት?
መስታወቂያውን በደምክ ዩቲዩብ ያው እንትኑም ስላለኝ YouTube ላይም ስላለ በተለያየ ማስታወቂያ ነው፣ በ TikTok ምናምን
እሺ ኦንላይን ነው በአካል መማር የፈለጉት?
እኔ በአካል ነው።
እሺ ስ- ኮርሱ የሚወስደው ሶስት ወር ነው።
እሺ ወር ከአስራ አምስት ቀን በሳምንት ሶስት ቀን ሀያት በሚገኘው አዳራሻችን ተስፎ ሲኒማ የሚማሩ ይሆናል። ክላሱ የሚሆነው ከአስራ አንድ ተኩል እስከ አንድ ተኩል ነው። ለዚህ የምናስከፍለው ክፍያ በ credit hour ነው። ሰባት መቶ ሀምሳ ብር ነው በአንድ credit hour። አጠቃላይ የምንሰጠው credit hour ሀያ ነው።
አንድ credit hour ሰባት መቶ ሀምሳ ብር ማለት ነው።
ሰባት መቶ ሀምሳ ብር አዎ፣ በአጠቃላይ የምንሰጠው ሀያ credit hour ነው።
እሺ በቃ መቼ ነው አሁን አሁን ብንጀምር በሀያ አምስት የሚጀምረው ነው?
በሀያ አምስት ነው የሚጀምረው። የመጨረሻ የዩቲዩብ ስልጠና class ስለሆነ discount ተደርጓል። እስከ የካቲት ሀያ አምስት ለሚመዘገቡ ተማሪዎች በ credit hour አምስት መቶ ብር ነው። አጠቃላይ አስር ሺህ ማለት ነው።
አጠቃላይ አስር ሺህ ብር ማለት ነው።
አዎ፣ ይሄ እሺ የሚሆነው ግን እስከ የካቲት ሀያ አምስት ለሚመዘገቡ ተማሪዎች ብቻ ነው።
እሺ እሺ
እሺ፣ ስለደወሉ እናመሰግናለን። መልካም ቀን።
እሺ መልካም